ጤና ይስጥልን ማንጋባ።
ሄሎ ጤና ይስጥልን።
ኧረ ይስጥልን።
የሆነ five L መኪና
እ
five L መኪና አይቼ ነበር። ቲክቶክ ላይ ተሽጧል አለ።
five L መኪና
አዎ
ሁለት ሺህ ስንት ሞዴል?
እ ሁለት ሺህ ስንት ሞዴል አባት?
ሁለት ሺህ አንድ መሰለኝ እ ሁለት ሺህ አንድ እ- ደግሞ
የቆየ ነው ነጭ ነው ያዩ?
አሁን አየሁት። ያ የቆየ ይሁን አላወኩም። ብቻ የሆነ እንትን- እንትን ከለር ነው የ- ምን አይነት ከለር?
ነጭ መለም እ- ምን አይነት ከለር በለሽ ታርጋውን ቆይ ሲያይቼ ልንገርሽ መሰለኝ። ወይ ያልተሸጠ ካለ አሳይ ንገሪ ይና ሁለት ሺህ አርጎ ይልቃል። ሄሎ
እየሰማሁት ነው አባት።